ብድግ በል ስለ ይወስዳል አለው። አታስይዘኝ ነገሩ ከሶስት ቀን በኋላ እኮ አይተላለፍም።
hello hello ሰላም ጤና ይስጥልን። hello አቤት አቤት።
እ፣ አሚን ኖት
አዎ አዎ።
ከችፕችፕ ነበር የምደውለው።
እሺ OK ይቅርታ፣ complain ነገር በጽሁፍ እያቀረቡ ነበር አይደለ?
አዎ አዎ፣ አቅርቤ ምን ነበር።
ነበር ምን ነበር ኮምፕሌኖት?
እ፣ ፓፓያ ነው ባይዘዌ በእኔ አይደለሁም። ቆይ እስኪ አውሪያት እሺ ሙና። አይ ፓፓያ ደውላለኝ።
አሁን ደስ-
ኦኬ።
ሄሎ ሄሎ አቤት፣ አቤት እናት ሰላም ነው ሰላም አለን።
አለን። ፓፓያ እንዳለ የተበላሸ ነው ይመጣልን ለስምንት ሰዎች
ኦኬ ሙሉ አለ በቃ የበሰበሰ። አዎ እሺ። ልደት ነው እርሶ?
አዎ
OK OK። ሀያ አራት ነው አይደለ? አጠቃላይ ሀያ አራት ኪሎ ነበር ያዘዙት።
አዎ ደግሞ በዚህ ላይ ማለት ነው እ፣ እንዴት ነው አራት ኪሎ ያዘዘ ሁለት ኪሎ ያዘዘ ሶስት ኪሎ ያዘዘ ምንም ያልተጻፈበት በምን እንወቅኛ? እንዲህ በእጃችን እንደዚህ አድርገን አና ኪሎ የለን እኛ ለራሳችን እንዴት ነው እንደዚህ አይነት ነገር ደግሞ ጀምራቸዋል። ባለፈውም ምንድን ነው የሆነ ነገር እንደዚህ ስን ኪሎ ፔስታሉ ላይ በደማቅ እ፣ ባለ እንትን ነው መጻፍ ያለበት አ- አል- አልተጻፈም። ዛሬ ጭራሽ ፓፓያው ላይ ምንም አይነት የኪሎ ይሄ ሶስት ነው ይሄ አራት ነው ይሄ ሁለት ነው የሚል ነገር ሰው እንደፈ- እንደፈለገ ነው እንትን ያለው። ሲጀመር የበላሸ ነው። ሶስት አራት አምስት ሰው አ- አላነሳም ከቦታው።
እኮ ስለዚህ አሁን እርሶ ጋር እ፣ ልደት እርሶ ነ- እኔ ነኝ ብለውኛል አይደለ? group አዎ leader ሯ አዎ አዎ ስለዚህ አጠቃላይ እጆ ላይ ሀያ አራት ኪሎ አሉት።
አዎ ይኖራል ከተሰበሰበ ሀያ አራት ኪሎ ካለ ማንም ምንም አልገባም።
ችግር የለም። ምንም ችግር ይዞ የለም። ነገ አልገባም።
መመለ- ነገ መመለስ ይችላል። ግን ሀያ አራት ኪሎ የማይሞላ ከሆነ ሊመለስ አይችልም።
እኮ ይኖራል። ሲጀመር ለምንድን ነው ፌስታሉ ኪሎ ያልጻፋችሁት አልን እኮ እኛ ኪሎ ለማወቅም እሱ እሱ ነው።
በምን እናውቃለን? አሁን እኛ ፌስታሉ ላይ ከላይ ያለው ከላይ እኮ አልተጻፈበትም። ከላይ ምንም ምንም አይነት ነገር የለም። ይሄ ዝም ብሎ እሱን እኮ- እከሌ እንዲህ ነው እከሌ እንዲህ ነው የሚለው ወረቀት የተለጠፈ ነው እንጂ ያለው እም፣ እያንዳንዱ ፌስታል ላይ እያንዳንዱ የኪሎ ፌስታል- ብ- OK OK፣ ብዛት የለውም።
OK
ስህተት ነው አሁን OK። ስለዚህ አሁን ምንድነው የተሻለ ፓፓያ ካለ warehouse ላይ check አድርጌ product መልሰውት እንዲላክ አደርጋለሁ። የተሻለ ከሌለ ደግሞ ከዚህ የተሻለ ከሌለ product ኡን ይመልሱልናል። እርሱ product ኡን እሺ፣ መልሶ እሺ፣ ብሩ በቃ ተመልሶ ይቀመጥ እዚሁ ሆነ ያለው ይዘን አንገባ።
ስለዚህ ነገ ይቀመጥ።
ይመልስ ነገ ይመልሳሉ እሺ።
ማለት ነው።
አዎ በቃ ተመለሱ፣ ብሮትን refund እናደርጋለን ወይንም product ኡ የተሻለ ካለ ይመጣሎታል።
እሺ፣ location ኑ የት አካባቢ ነው?
ጀሞ ጀሞ አንድ ቢሮ ጋር ነው የወረደው። አዎ ጀሞ አንድ ቲቪ።
እሺ፣ እሺ ያስቀምጡት 24 ኪሎውን። እሺ፣ እሺ፣ እሺ እሺ።
ጃ-